ኧረ አስርም ባረጉ
ሄሎ ሄሎ ሰላም ጤና ይስጥልን አብሮ ስጠለ ረጅም ችፕ ነበር የምንደውልዎት እሺ እ ኦርደር አድርገውን ነበር አለም ግሩፕ ላይ አይደል ነጭ ሽንኩርት ብቻ ግን የአለም ስልክም እየሰራ አይደለም ራሂልም እንደዛው እያነሱልን አይደለም ስልክ እሺ driver ኣችንም ደርሷል ማን ይረከበው ወይንስ ተመላሹ ነው
እ የቱ ጋር ጃሞት ውስጥ ነው ያለው?
ኮድ ይጠይቀውታል ግን እርሶ መረከብ ይችላሉ ግን ኮድ ችግር የለም። ቆይ እኔ ጋር ስላለ እንትኑ
ኮዱ አለ እርሶ ጋር አ እኖራለሁ እንትን እለዋለሁ። account ኡ ስላለኝ በዛ ገብቼ check አደርገዋለሁ።
ስለዚህ በእርሱ ቁጥር እንዲደውል አድርገው በቃ ይደውሉታል እሺ እሺ
እሺ